ጤና ይስጥልኝ ሁሉ ስፖርት ወለዳ ሌላ እንትን አቤት እም፣ ይሰማል። ከዚህ ቀደም አቅርቤ የነበር መፍትሄ አላገኘሁም። ቅዳሜ ዕለት የገባ ብር እስካሁን አልገባልኝ። deposit አድርጌ ማን ነው ስሞት ቴሌግራም ላይ
አየሁ
እ አየሁ እዮብ አየሁ አየሁ አየሁ አ፣
አየሁ ማን ነው?
አስማማው
እስኪ ስልክዎትን ይንገሩኝ። ስልክ ቁጥር ልከው ነበር
አዎ ዜሮ ዘጠኝ አስራ አምስት ይንገሩኝ። ዜሮ ዘጠኝ አስራ አምስት ስልሳ ሶስት እሺ
አስራ ዘጠኝ እሺ ሰማንያ አምስት ሁለት ጊዜ deposit አደረኩኝ።
ዜሮ ዘጠኝ አስራ አምስት ስልሳ ሶስት
አስራ ዘጠኝ ሰማንያ አምስት
እሺ አየሁ አይደለም የሚለው አዎ
ተስተካክሏል እኮ
እኔ እኔ ጋር አልገባም ግን እኮ ብሩ
ሪፍሬሽ አድርገው ሞከሩት እ ሪፍሬሽ አድርገው ሞከሩት አዎ ስንት ጊዜ ተሰራ ከቅዳሜ ዕለት ጀምሮ እኮ ነው አንዱ ገብቶ የእሁድ ዕለት አ፣ እ፣ እንትን ብዬበታለሁ። አንደኛው ያው ምንም አልገባም።
ዛሬ refresh አድርገው ሞክረውታል አዎ
እም። እስቲ በድጋሚ ላስተላልፍሎትና እሺ የሚሉትን ደግሞ እንየው። እሺ ደንበኛችን እሺ እሺ እሺ